Hello ጤና ይስጥልን ችብችብ ሰላም ጤና ይስጥልኝ። አስቤዛ አዝዤ ነበር ትላንትና።
እሺ confirmation code ም ተልኮልኛል እሺ approve ተደርጎ፣ ግን ዛሬ ወደልኝም የለም እና በዚህ ምንድን ነው?
ስልክ ቁጥር ነው አዎ በዚህ ቁጥር እሺ አንዴ መስመር ላይ ጠብቁ እሺ የ driver ስልክ ልንገሩት ይዞት ወጥቷል
እሺ ዜሮ ዘጠኝ ሀምሳ አንድ
ሀምሳ አንድ ሰማንያ ዘጠኝ
ዘጠኝ ሀምሳ አንድ ሰማንያ ዘጠኝ አርባ ስምንት
አርባ ስምንት ሰማንያ
ሰማንያ ማቲያስ ይባላል ይደውሉለት እሺ አመሰግናለሁ።
እሺ እሺ እናመሰግናለን መልካም ምሽት